ሄሎ ሄሎ ሰላም ጤና ይስጥልን Photo Grace እግዚአብሔር ይመስገን ነው።
እሺ ከ WePlus Solution ነበር ምደውልልሽ።
እ ድርጅታችሁ I think photographer እንደሆናችሁ አይተን ነው።
እሺ እ ድርጅታችን WePlus Solution አንድ application ይዞ መጥቶ ነበር እና በውስጡ ደግሞ እ እንደ photographer አንዱ ነው ከሚሰጣቸው አገልግሎቶች አንዱና እናንተም እዛ ሙያ ላይ ስለምትገኙ register አድርጋችሁ location ኣችሁን set አድርጋችሁ ከ customer ኦቻችሁ ጋር ኦንላይን የምትገናኙበትን መንገድ አመቻችተን ልጋብዝሽ ነበር።
መልካም እሺ።
እሺ እ በዚህ ስልክ ቴሌግራም ትጠቀሚያለሽ?
አዎ እዚህ ትጠቀሚያለሽ። okay ል- አዎ።
እንትኑ link ኡን እልክልሻለሁ። register ካረግሽ በኋላ ግር የሚልሽ ጥያቄ ካለ እ ብትልኪልኝ እኔ ደግሞ step ኡን እነግርሻለሁኝ።
መልካም እሺ።
እሺ ያው ምንም አይነት ክፍያ ስለማናስከፍል ያው ተመራጭ የሚያደርገው ያ ነው።
መልካም እሺ መልካም የስራ ቀን ይሁንልሽ።
አሜን ለሁላችን።
እሺ thank you